ስልሳ አንደኛ ተቀባባይ መንገድ ስልሳ አንደኛ መንገድ የቅኔ መንገድ ተቀባባይ መንገድ ዋዜማ ተመይጠ በዘ ተመይጠ ፍዳ ቤተ አርዌ ሶርሶር ክፍለ ስልምናሶር አርዌ ለኪሶን ይሁዳ ፍዳ አቤል ደዌ ህጹፃን ዘሊዮን ቤተ መራእዩ ለነዌ ስጋ ወቃል ህዝበ ምንታዌ እስመ ቆመ በዋህድ ህላዌ ስልሳ ሁለተኛ እግር በራስ መንገድ የሚበዝሁ ቅኔ ከሰይፈ ስላሴ እግረ ዘዘ ዮናስ ጴጥሮስ ግዱፈ ግዱፋን መስቀለ ማይበለ ባህር ቀራንዮስ ነግደ ጳውሎስ ፍቅር ወተስፋ መስቀል ርእስ ተገድፈ ወርቀ ዮናታን ይስሐቅ እሱረ ፍቅረ ቢጽ ነፋስ ስልሳ ሶስተኛ የብሂል ሰረገላ መንገድ ብሂል እያየመረ ለትጹን ለትጹን ነቢይ ግብረሰናይ ግብረሰናይ ዝክር ይሁዳ ብሂል እያየመረ ለትጹን ነቢይ ግብረሰናይ ዝክር ይሁዳ ወብሂል አይጹቀ ወይን ጽቡረ ኤዳ ጽቡረ ኤዳ ብሂለ እይለብስ ባህር ከለሜዳ ሀበፀና ማእበል ፍዳ ስልሳ አራተኛ የውስጠ ዘአደናግር መንገድ ዋዜማ ካሌ ኢክሂል አክርጶታ ለእርሳተ ስጋ ጸሊም መሀፒ ለእድ ህንጶጴ በዘእምዘ አልቦ ኦዘያን ሀራጴ አይነ መርኬዛ ዘሮጌል አንቀጸት ሄዳ ኢዮጴ መሳክ ወቤቱ ለኢዮብ ከመሰራጴ ድህረ ሄጳ መርአዌ አክራጴ ስልሳ አምስተኛ ጭፍን መንገድ ዋዜማ ቶማስ እግረ እውር እምረዊ ጸመጥባይት በዘባነ አይዱግ ወድቀ ወበሌዮን ቢጹ ሀፊሮ ሰሐቀ ፍዳ ዘርእዮን ስጥሮስ እንተለርእሱ ይወቀ ወበመሪሆቱ አይዱግ ምትረት አልጸቀ በትንሣኤ ከመ ይህስስ እርቀ ስልሳ ስድስተኛ የዘመከታ መንገድ ዋዜማ በዘእምዘ ቶማስ እያውስቴ ዘበዘከርካ ያዕቆብ ምዑዘ ምዑዛን እምርሄ በለስ እዝራ ወአውልዕ ወዳሄ ሰወራ ሰወረ ኑፋቄ ማኒ ሷውሄ አልጸቀ በጻ ዘበዮፍታሄ አሰርአየ ጽጌ ወይን ሰባሄ ስልሳ ሰባተኛ አጥፊ ለሚ አልሚ መንገድ ዋዜማ ኮከበ አህዛብ እሳተ ማይ እንዘ ቂርቆስ ነድ ነፋሰ ነፋስ ጢስ እሳት አይነ አይን ጢሰ ጢሰ ጢስ ነፋስ ወለእመ ቂርቆስ ወርቅ እሳተ እሳት ክርስቶስ ሃይማኖት ማይ ተክለ ተክለ ሐዲስ ከመ ሙሴ እብነ እብን ሃንካስ ስልሳ ስምንተኛ ስርጽ መንገድ ዋዜማ ግሩማን መላእክት ባህሬ ነፋስ ወነድ እስመ እንዘ ፍሉጥ ገዳሙ ለኪሩቤል ባህሬ ስላሴ ተፈልጦ አልቦሙ ድህረ በእዝራ ወሄኖክ ብሔረ ሕያዋን ተሰይሙ ወጠቢብ ሰሎሞን በኩረ ዚአሆሙ ኢያእመረ ህዳጠ ግብሮሙ ስልሳ ዘጠነኛ ገስጋሽ ህቡእ መንገድ ገይ በዘ ጳውሊ መቃሪዎስ ኮነ ዘእንጦንዮስ ባህታዊ ገረመ ዘሙሴ ዮሐንስ ዜናዊ እስመ ከመ ኖኅ ተከፍለ ዘኢሳይያስ ሌዋዊ እምኀበ ሕይወት ወሞት ተፈናዊ ለጠይቆ ገጸ ሰብ ስጋዊ ሰባኛ አንቀጽ ድርድር መንገድ ተሰብአ ተዋረደ ዘዘ እያስተርአየ ነግሃ እያስተርአየ አግዘፈ መለኮት እስመ በዕድሜሁ ተአውቀ ተጽህፈ እስመ ከማሁ ለሄኖክ የተዘከረ ሐለፈ ወለእመ ተንሥአ ወድቀ ተሰባሃ ተርፈ ድህረ ጾረ ተረክበ ተገድፈ ሰባ አንደኛ ግጭት አታላይ መንገድ ለጌርሳም ተላዊሁ ፍና ፍና ጌርሳም ጌርሳም ፍና ሀቅለ ጌርሳም ነፍሱ ለዘ ጌርሳም እጽ አስተፍስሆ አርካ እጽ ያንሶሱ ስርወ ስርወ ግያዝ ግያዝ ስርወ ተዋርዶ ሞገሱ በዘ ሀቅለ ጋቤር ጋቤር ማህደረ ንግሱ ይገፍአቶ ገፍአቶ እያሱ ሰባ ሁለተኛ ሰው ሰም ወራሽ መንገድ ስላሴ መጽፊያ ሀበ ገብረ ኢዮብ ከብካበደዌ ዘይከውን ዘአፋ ይከውን ውስጣዊ ወዘ ውስጥ ይከውን አፋዊ ከሊቀሪያን ዘገየ ሰባ ሶስተኛ ሰንሰለት መንገድ ስላሴ ቅኔ ዘኮነ ቀራኒዮ ማእከለ ትርብት ስቅለተ ሃማ ስቁለ ሉክዮስ አስቴር ስቅለተ ስቅለት ዘሙሴ አርዌ ብርት አርዌ አምደ ብረት አምደ ብረት ምናሴ አቀብተ አቀብቱ ለኖህ አመረ ተርሴስ ብናሴ እንዘቦ በአይህ እብነ ቅዳሴ ፀሐይ ምልክና ባቢሎን ገጸ ስላሴ እመኮነ በመስቀል ድምሳሴ ከሊቀ ኅሩያን ዘገየ